hello hello Hello አቤት፣ አይሰማም?
አሁን ይሰማል።
ሰላም ነው።
እግዚአብሔር ይመስገን።
የስራ ምዝገባ ምናምን መሰለኝ።
እሺ መመዝገብ ፈልገው ነው?
አዎ፣ ስሞትን ንገሩኝ።
ስሜ መልኬ
መልኬ
መልኬ
መልኬ ማን?
አለነ
መልኬ አለመ።
አ፣
እሺ የምትጠቀሙት ስልክ ይህንን ነው? ዜሮ ዘጠኝ አራት ሰባ አራት ሰማንያ አዎ፣ አምስት አዎ።
እሺ በምን ስራ ነው መስራት የሚፈልጉት?
እኔ በእንትን የጨረስኩት በእንትን ነው ten plus three በምን?
በኤሌክትሪክ ነበር የጨረስኩት።
እሺ ግን ያው በተገቢ ማለት በሚገኘው በ- በኤሌክትሪክ ማለት በእሱ ነው ጥገና ምናምን መስራት ይችላሉ ነው?
Installation።
መስመር installation Installation አዎ። ግን Installation። እሺ።
ከዛም ውጪ ከተገኘ ከዛ ውጭ ምን ሌላ መስራት ይችላሉ?
ማለት እንትን የማይጥ ይህን ያክል ሙያ እንትን የማይል ካለ
እኮ እርስዎ ነዋ የሚነግሩን ምን መስራት እንደሚችሉ ይነግሩን እና እኛ system ላይ እናስገባውታለን።
አ፣ ያው ሆቴሎች ላይ ምናምን በመስተንግዶ መስራት ይችላሉ።
አ፣ እሺ እስከ ሶስት ሙያ ድረስ ነው የሚችሉት። እሱን እዚህ ከመጡ በኋላ እንትን ይላሉ። አሁን electric installation እና በ waiter ነት ይዤልዎታለሁ። እ፣ የት አካባቢ ነው መልኬ መኖሪያ ቤቶት?
እኔ አቃቂ
አቃቂ። እሺ መረጃውን ከየት ነበር ያገኙት?
እኔ እንትን ላይ ነው ያገኘሁት እዚህ ደ- እንትን ድረገጽ ላይ ነው እዚህ ያገኘሁት።
እ?
የእናንተ ቻናል ላይ ነው ያገኘሁት አ፣ ከ social media ችን።
አ፣ እሺ በቃ ይዤልዎታለሁ። አንድ ቀን በአካል እዚህ መጥተው system ላይ ከተመዘገቡ በኋላ የስራ ጥሪ ደርሶታል። እኛ ደውለን እ፣ እንጠራውታለን። እዚህ ይመጣሉ። ቢሮአችን ጎተራ ፔፕሲ ፋብሪካው አካባቢ ነው።
እሺ እሺ እሺ መልካም ቀን።